Hello?
Hello.
Hello
ዋሽንግተን ነው የምንወዳውት።
እ፣ ዋሽንግተን አዎ፣ ኦንላይን እንትን ለቃችኋላ? ኦንላይን ተመዝግቤ ነበር። አ፣ መች ነበር የተመረመርሽው?
የተመረመርኩትማ የእንትን ሐሙስ ሐሙስ ለታ እ- መች ውጤት መች መተሽ ወሰድሻ? ምን አይነት ነው ትጃለሽ?
አይደለ ኦንላይን ያስደረግኩት ሳምንት አርብ፣ ትናንት አርብ አደረው ውጤት ወስደሻል? ውጤት ከኛ ጋር የተመረመርሽበትን ወረቀት ከኛ ጋር ወስደሻል?
አዎ፣ ወስጄ ለኤጀንሲ አስገብቼ ደግሞ ተመልሼ ኦንላይን አስመዝግ ኦንላይን ተልኳል።
በቃ ይጠብቁ። ተልኳል።
እ፣